ሄሎ ሄሎ ሄሎ ሄሎ ሄሎ
ሄሎ ጤና ይስጥልን ቤት ቤት
እንደ withdraw ብዬው ነበር ያልኩሽ።
እሺ አንድ ጊዜ
password ህን የሚያቅተው አለ ማለት ነው። ስለዚህ password ህን አወቀኝ
ጤና ይስጥልኝ ቤት ቤት ዲቦራ ነኝ እባክዎ ምን ልርዳው
withdraw ብዬ ነበር
እሺ የቤት ቤት ቁጥርህን ንገረኝ ዜሮ ዘጠኝ አስራ አምስት እሺ
ሀያ ስምንት እህ ስልሳ ሶስት እሺ ሀምሳ አንድ ስንት ብር ነበር አስር
hello
አቤት እ፣ ቴ- እንትን ቤት ቤት በምትጫወትበት ቁጥር ቴሌ ብር አለክ
አዎ በራሱ ቁጥር ቴሌ ብር አለህ አይደለ አዎ ሰው እንደዚህ አርግ በቻፓ ነው አንተ የሞከርከው ቶሎ እንዲገባልህ በ SantimPay አርገው እሺ ልመልሰውና ወደ ቤት ቤት account ክ እሺ ከዛ በኋላ አሁኑኑ withdraw እዘዝና ደውልልን confirm እንድናደርግልን እሺ SantimPay የሚለውን ተጠቀም እሺ እሺ